አላቅም ስለ ሰማንያ ሺህ ምንድን ነው የሚወራው ይላሉ። ሰማንያ ሺህ ንጉስ ነው እስካሁን ሰማንያ ሺህ ምሰራ ሰማንያ ሺህ ስራው ጋዜጠኛ ረጋ አርገው ጀለስጋ ይቀየራ አላሁ ንጉሱ እንደፈለገ ቢደብራችሁ ተቀበሉ ሲሄን አምናችሁ መችዋላ አስራ ሰባተኛ ቦታ አልሰጠም ለወረኛ እንገናኛለን በስራ እንዳትሉኝ እሱ ራፐር ነው መቾነ ማውራት ሙዚቃ ሁሌ ሳክስ ነው ኧረ በቃ እኛ ጋር በተግባር ነው ሰላውንም ይዘን ነው የምናወራው አይደል በባዶ መድስልን ሰጥ ለወጣው ተርቶ ካስፈለገም እከሰታለሁ ለእኔ ቀላል እበራለሁ ሙዴ ነው እንደ ንስር ከችስር